ምስጋና በሰማይ በምድር ውዳሴ በሰማይ በምድር ሎንቻይ ለሆነው እግዚአብሔር ሎንቻይ ለሆነው እግዚአብሔር ምስጋና ምስጋና በሰማይ በምድር ውዳሴ በሰማይ በምድር ሎንቻይ ለሆነው እግዚአብሔር ሎንቻይ ለሆነው እግዚአብሔር ምስጋና ከእርሱ በፊት ከእርሱ በኋላ ማንም የለም የወደደን በንጹህ ፍቅር ዘላለም ገና ብዙ እንሰራለን ከእርሱ ጋራ ምስክር ነን የተመካን የማንፈራ ምስጋና በሰማይ በምድር ውዳሴ በሰማይ በምድር ሎንቻይ ለሆነው እግዚአብሔር ሎንቻይ ለሆነው እግዚአብሔር ምስጋና ሰባራውን ይጠግናል በዘይቱ ዘመናትን ያቀዳጃል በምሕረቱ ወድቆልናል ጠላታችን ላይ ነሳ አንበሳ ነው ለጽድቅን የሚያገሳ ምስጋና በሰማይ በምድር ውዳሴ በሰማይ በምድር ሎንቻይ ለሆነው እግዚአብሔር ሎንቻይ ለሆነው እግዚአብሔር ምስጋና እረዴትን እየላከ ከመቅደሱ ያዘኑትን እያጽናና መንፈሱ በልልና ይመለካል ይከበራል የማይሻር ንጉሳችን ነግሶ ይኖራል። ምስጋና በሰማይ በምድር ውዳሴ በሰማይ በምድር ሎንቻይ ለሆነው እግዚአብሔር ሎንቻይ ለሆነው እግዚአብሔር ምስጋና የተሻለ የበረታ ቅኔ ዜማ ሁሉም በፍቅር ሳይጸየፍ የሚሰማ እስከሚያዩት የሰቀሉት የወጉት ይገለጣል